ጤና ይስጥልኝ ሁሉ ስፖርት በአካባቢ ላዳው
ፈልጌ ነበር። ትናንትና ሺ አንድ መቶ transfer አድርጌ ከሁሉ ስፖርት ወደ ቴሌሱ እሺ
አሎ እየሰማሁት ነው።
Of course ስለዚህ ማለት trans አይ- አይገ- አይገባም ማለት ነው። አልገ- አልገባም።
Withdraw ነው ያደረጉት።
አዎ withdraw transfer አድርጌ ከሁሉ ስፖርት ወደ ቴሌብር ማለት ነው።
እሺ more የሚለው ላይ transaction history ላይ ከገቡ በኋላ እሺ
እሱን transaction history screenshot አድርገው ለእኛ ይልኩልናል በቴሌግራም።
እኮ እንደዛ ማልከን ነበር እኮ የመጀመሪያው እንደዛ መቼ ነው ትልክ ያለው እኮ የላኩት?
አይ፣ የሆነ ቀን እንትን አድርጌ ነበር የአሁኑ እንደዛ ማለት ነው።
ልከዋል።
አሁን እንኳን አልተላከም።
እሺ ይላኩና በዛ በቴሌግራም እናወራለን። ይላኩልን።
እሺ